መሰዊያ ክቡር ነው ክቡር ነው እግዚአብሔር የሆነ ማይጠፋ ሳታለ ክቡር ነው መሰዊያ ክቡር ነው ክቡር ነው እግዚአብሔር የሆነ ማይጠፋ ሳታለ ምንም ቢሆን ምንም ጣቴን አልቀስርም በእግዚአብሔር ስራ እጄን አላነሳ ምንም ቢሆን ምንም ጣቴን አልቀስርም በእግዚአብሔር ስራ እጄን አላነሳ ሳዝን እንደ ጽናና እንድመከርበት ሳጠፋ እንድታረም እንድገሰጽበት ስለምታደስ አይዞህ መባል ክቡር ነው መሠዊያው ቃሉ የሚፈልግበት ክቡር ነው ክቡር ነው ነው ነው መሠዊያው ክቡር ነው ክቡር ነው ከእግዚአብሔር የሆነ ማይጠፋ እሳት አለ ያለመ ባዶነ መቆም አይቻልም ፍጹም በእግዚአብሔር የሚነገርበት ለመሠዊያው አልቅረብ በድፍረት ክቡር ነው መሠዊያው ክቡር ነው ክቡር ነው እግዚአብሔር የሆነ ማይጠፋ ሳለ ክቡር ነው መሠ ክቡር ነው ነው ከእግዚአብሔር የሆነ ማይጠፋ ሳታለ በመሠዊያው ሆኜ ሳገለግል ባቱ በመንፈሱ በችሎታ እንዳይሆን በእውቀት ላገዋው ቅርቀድንገ ክቡር ነው እግዚአብሔር የሆነ ማይተሳሳት አለ ነው መሠዊያው ክቡር ነው ክቡር ነው ከእግዚአብሔር የሆነ ማይተፋሳት አለ ማንተ መሠዊያ ፊት ለሚቆሙ ለዚህ መንፈስ ይሁን እንደ ቃሉ እምነትን ጥለው ካላገለገሉ አጣ ፈጥነ ክቡር ነው መሰውያ ክቡር ነው ክቡር ነው እግዚአብሔር ሆነ ሳታለ ክቡር ነው መሰውያ ክቡር ነው ክቡር ነው እግዚአብሔር ጳጳስ ምንም ቢሆን ምንም ጤና አልቀስርም በእግዚአብሔር ስራ እጄን አላነሳ ምንም ቢሆን ምንም ጣቴን